hello hello
ቤርሳቤ ነኝ። አቤት እንዴት ነሽ ቤርሳ?
አለሁ። እንዴት ነህ?
አለን ኤርሚያስ ነኝ። ሰባ አራት አስራ ዘጠኝ ነው። ከምግብ ቤት እስካሁን አልወጣም። የቀረኝ አስር ደቂቃ ነው።
የሞተር order ነው።
normal የሳይክል order order ሲጠፋኝ ሳይክል መስራት ጀመርኩ። ብር አጣሁ። ደሀ ሆንኩ።
ይሻልሃል። ሰባ አራት አስራ ዘጠኝ ነው ያልከኝ።
አዎ ደግሞ መዲን ፒን ብያት እምቢ አለች። ጠገበች።
እስኪ ቀይ ጠይቅልሃለሁ። ምን ሬስቶራንት ነው?
ምን ነው ጠገብሽ በይልኝ። አምሮኝ አምሮኝ።
አዎ ኦርደር ብዙ አላቸው እንዴ?
ኦርደር አላቸው አላቸው አለ ኦርደር እየጠየካቸው አዎ አይ የዚህ የሆነ እንትኑ ጋር የሚ- ማሽኑ ጋር የሆነ ች- ችግር ተፈጠረ እንጂ ይሄን ያህል አይቆይም ነበር።
ሰባ አራት አስራ ዘጠኝ አይደለ?
አዎ መሲንም እነ ረሳሽ ሚሲኑን
እስኪ ቆይ ልጠይቃት፣ ለክታ ይሆናል።
ኦርደር አዎ። ዋ
እ ኤርሚ ወ- ወይ አምስት ነጥብ አምስት ኪሎ ሜትር ነው ሰማንያ አምስት ብር ነው አይደል ያሰበልህ?
አዎ ልክ ነው።
እኮ ልክ ነው ብለሃለች። ደግሞ ወይ- ቢጂኤስ ነው አምሮኝ አይደለም። ከቢጂኤስ ወደ ኤረር ሜዳውን ነው አይደለ ኤርሚ?
ወይ
የቢጂኤስ ነው አይደለ?
አይ አይ አይ፣ ሰባ አራት ሰባ ስምንት
ሰባ አራት ነበር ሰባ አምስት ተሳስቻለሁ። ሰ- ሰባ ነው ሰባ ነው አምሮኝ አዎ አዎ ሰባ አራት ሰባ ስምንት ነው ያልወጣልህ?
አዎ አዎ
እሺ በቃ ወዲያው ጦር ልነግራቸዋለሁ።
እሺ።